ሰላም ጤና ይስጥልኝ።
ሰላም ነው ሰላም ነው?
አለን አለን። እንትን ቦነስ ከፈለክ check ለማድረግ ነው።
እሺ አንዴ cashier code ኡን ያዙኛል።
እሺ አስራ ሶስት
ይቅርታ ቆይ አንዴ። እሺ አስራ ሶስት እሺ ሰማንያ አምስት እሺ አርባ ስምንት ስልሳ ሶስት ሰባ ስምንት ስልሳ ሶስት ጠብቁኝ አንዴ። የተራዘመ ጨዋታ ስላለው ሀያ አራት ሰዓት መጠበቅ አለቦት።
ሀያ አራት ሰዓት አዎ ከሀያ አራት ሰዓት ውስጥ ጨዋታው ካልተካሄደ የ postponed የሆነው ጨዋታ ይቀነስና ይሰጡታል። ከተጫወቱ ደግሞ ውጤቱ ይገባል ማለት ነው።
Okay እሺ ሁለት ጨዋታዎች ናቸው። እሺ Okay ለደወሉ እናመሰግናለን። መልካም ቀን።
እሺ ሁላችሁ